hello ጤና ይስጥልኝ ቻፓ።
hello
hello ሰላም ጤና ይስጥልኝ።
እ፣ ከቴሌ ወደ ሆሊስ ገንዘብ ልኬ ነበር። ከዛ transaction ግን- message ከቴሌብር የተላከው
እ
ከቴሌብር የተላከው transaction message አሉት ወይ check ለማድረግ እሱን message እንፈልጋለን። እሱን message አሉት
ለኩልት እሱ
ከቴሌብር ገባለሁትም ዲፖዚት አድርገዋል የሚል
ገብተዋል ገብተዋል አለ
እሱን ቴሌግራም ላይ ይላኩልን። የቴሌግራም ስልክ ቁጥራችንን ልስጦት
እ፣ እስቲ
እ?
እሺ የቴሌግራም ስልክ ቁጥራችንን ልስጦት። ቴሌግራም ላይ ልኩልናል ሜሴጁን። እሺ እሺ፣ መያዝ ይችላሉ ልንገሩት። hello
ዘጠኝ እሺ
ዜሮ ዘጠኝ ስልሳ
ግን
hello hello
ንገሪኝ ንገሪኝ እሺ እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ እሺ ቀጥይ ሰባ ሁለት
ሰባ ሁለት
አርባ ሁለት
አርባ ሁለት
ሰባ ሁለት
ሰባ ሁለት እሺ
በዚህ ቴሌግራም ላይ ላኩልን። እሺ በዚህ አሁን በሰጠው ስልክ ቴሌግራም አለን። transaction message ኡን ዛሬ ላኩልን፣ check አደርግሎታለሁ።
እሺ
እሺ መልካም
መልካም ቀን